Hello ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን። Flintstone ነው የምትደውሉት?
እሺ Flintstone ነው አይደለም?
አዎ ልክ ነው።
ማስታወቂያ ሰምተን ነበር የደወልንላችሁ። share share እንትን እያላችሁ ነው።
አዎ እየሸጥን ነው።
share እየሸጣችሁ ነው።
እ፣ ሽያጭ ሐምሌ አንድ እንጀምራለን።
እም፣ እ፣ ዝቅተኛው የሀያ ሺህ ብር share ነው መግዛት የሚችሉ ከፍተኛው ደግሞ የአንድ ሚ- የሁለት ሚሊዮን ብር share ነው።
እም።
እ፣ አሁን ስልኮትንና ስሞትን እይዝና እ፣ ከሁለት ወር ከሶስት ሳምንት በኋላ እደውልሎትና በአቅራቢያው የሚገኝ ቢሮ ቀርበው ሽያጭ ይፈጽማሉ ማለት ነው። ሙሉ information አግኝተው
okay okay። ስለዚህ ሽያጩ አልተጀመረም።
ሐምሌ አንድ ነው የሚጀመረው። አሁን ስሞትንና ስልኮትን ብቻ ነው የሚይዘው።
እሺ እሺ። ሰለሞን አወቀ።
እሺ፣ አቶ ሰለሞን የት አካባቢ ነው?
እኔ ወደ የካባዶ ነው ያለሁት።
okay፣ የካባዶ ነው። ማስታወቂያችንን ከምን ሰምተው ነው? ይቅርታ፣ እም፣ እም።
ማስታወቂያችንን ከምን ሰምተው ነው?
ከምን ሬዲዮ ላይ ነው? ሬዲዮ ላይ ስለ የሰማሁት okay፣ እሺ፣ ወይ ቲቪ እደውልልታለሁ።
ቲቪ ላይ ነው? ቲቪ ላይ መሰለኝ።
okay፣ እሺ፣ እደውልልታለሁ ከአንድ ከሁለት ሳምንት በኋላ።
እሺ እሺ፣ እሺ እናመሰግናለን።
እሺ። thank you እሺ፣ እሺ።